ሌላ ለሱቅ ቤቶችና ለመረጃ እንትን ብዬ ነበር።
hello hello አቤት።
hello፣ አቤት ጤና ይስጥልን። ይሰማል።
ቆይ።
ከግሎ ግሎሪ real estate ነበር የደወሉት።
ከአዳባ
አዎ፣ አዲስ አበባ ግሎሪ real estate ነው። ምን ልታዘዝ?
እንትን ፈልጌ ነበር።
ምን
ቢስኩት
እ
ቢስኩት።
ብስኩት?
አዎ
አይ ተሳስተዋል። አይደውሉ በቃ በዚህ ስልክ።
ቢስኩትና መረጃ ሲ
አይ ተሳስተዋል። ይሄ የ real estate የቤቶች መሸጫ ቢሮ ነው።
ነው።
አዎ ተሳስተዋል።
እሺ ይቅርታ።
እሺ ችግር የለውም። ተባሽ
ቻው።